ሄሎ
አሎ
ሰላም ጤና ይስጥልኝ። ቴሌም
አብሮ ስጥልኝ።
ምን ልርዳውት?
እንትኑ እሳው ምን ይወጣል ነው ያው
ምን አሉ?
ድሉ ድሉ ምን ምን- ምንድን ነው የሚወጣው እሱ?
ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛል።
አምስት ብሩም አለ ድሉ ውስጥ።
አ
እሺ እንደዛ እንደዚህ ከሆነ ችግር አለው።
እሺ መልካም እ፣ ችግር አለው
በቃ እሺ እሺ እሺ ግልጽ ያልሆነ ነገር ካለ መጠየቅ ይችላሉ።
እ
ግልጽ ያልሆነ ነገር ካለ መጠየቅ ይችላሉ።
ችግር የለም። እሺ እጠይቃለሁ። እጨውቃለሁ።
እሺ
እሺ ወልካም